hello
hello ጤና ይስጥልን።
እግዚአብሔር ይመስገን ከ We Plus Solution ነበር የደወልኩት።
እ We Plus Solution
የት
We Plus Solution ባለፈው We Plus app ላይ ተመዝግባችሁ ነበር።
እኔ እንጃ እኔ ይመስለኝ
አቤት በምን ጉዳይ ነበር
ምን አሉ?
በምን ጉዳይ ነበር የተመዘገብነው?
አዎ እንግዲህ እንደተመዘገባችሁ system ስላሳየ ነው። ቃል ኪዳን የቃል ኪዳን ስልክ ነው።
አይደለም አይደለም
ምን service ነበር የምትሰጡት? ምንድን ነው የምትሰሩት እናንተ?
እኛ ምንም አንሰራም። የቤት እመቤት ነው።
እሺ እሺ ይቅርታ።
ነ- ነፂ ነሽ ወይ?
አቤት ነፂ ነሽ ወይ?
አይ አይደለም አዎ፣ እሺ እሺ እሺ